hello hello አቤት አቤት ሰላም ጤና ይስጥልኝ ኢንቨስት ቤት ነው
account ነበረኝ እና እሺ ኦንላይን ማለት ነው እሺ login ስል ያለኝ እንትን password መዝገቢያ ምናምን ቦታ አላመጣልኝም።
ኦንላይን አልከፍታለኝ አዎ ነበረኝ ግን እምቢ አለኝ። አሁን ገባ ሲል እሺ forgot password የሚል አለ አይደለ አባ አ
እሱን ነካና አ ከእንደገና password reset ማድረግ ትችላለህ እሺ
እኮ ነክቼ እኮ ስልክ ቁጥሩ አስገባው እሺ ከዛ send አልኩኝ
እሺ password ኡ መጣልኝ በ message ማለት ነው።
እሺ ከዛ የት ላስገባ ቦታው እኮ አላመጣ
እኮ ካስገባሁ በኋላ አልመጣም ማለት
የት አስገባዋለሁ? ፓስ- የፓስፖርት ቦታ እኮ አመጣም።
እሱን ቦታ አጣሁት ነው እያልከኝ ያለው
አዎ password ማስገቢያ ቦታ አ- አመጣልኝም።
እስኪ ውጣና ከእንደገና ሞክረው አባቴ
እሺ ውጣና ከእንደገና check አድርግና connection ኡን ሞክረው እሺ
እሺ እሺ እሺ